ሰላም ጤና ይስጥልኝ ችብችብ።
እንዴት ናችሁ?
እግዚአብሔር ይመስገን።
እባክሽን ከትላንት ወደ ሌሊት ነበረ ያስስኩት እና ትላንትና ሌሊት ነው የሚባለው ሌቱ ይሆናል። ከዚህ በኋላ ለስራ ስለፈለግ ነው ነበረ ምን order ለማድረግ ነው?
አድርገናል።
እሱ መውጣቱን check ለማድረግ ነው። እስኪ ስልኮትን ንገሪ።
ዜሮ ዘጠኝ ሀያ ዘጠኝ እሺ፣
አስራ ሶስት እሺ፣
ስልሳ ሰማንያ ሶስት okay። order ያደረኩበትን ነው የምነግርሽ።
አዎ okay በሳፋሪ ነው ዜሮ ሰባት ዜሮ ሶስት እሺ፣ ሰላሳ ሶስት እሺ፣ ሰባ አራት ሀያ አንድ ይሄ group leader ኡ ነው።
እሺ። አንዴ okay። ቲማቲም፣ ድንች፣ ሽንኩርት ምናምን ነው።
አዎ አዎ አዎ ማታ ላይ ነው ኖ ኮምፕሊት ያለው።
ቲማቲም ድንች ሳይሆን ቲማ እ ድን እ ሽንኩርት፣ ካሮት፣ እ ካቤጅ
ሽንኩርት፣ ካሮት እና cabbage ነው።
አዎ የሱ ያኛውማ የዛሬ ነው።
እሺ።
እም?
hello ወይዬ ወይ ከሰዓት ነው የሚወጣለት። ከሰዓት መቀበል ይችላሉ አይደለ?
ነበር ግን እ የፈለግነው ለ- ለዛ ብለን ነበር ትላንትና በሌሊት ያዘዝነው።
okay አ- ከሰዓት ነው የሚወጣለት። አሁን አልወጣም፣ ግን በኋላ ይደርሰውታል።
ምን ዋጋ አለው? እሺ
እሺ እሺ